ሄሎ
ጤና ሄሎ አቤት የለም ከ We Plus Solution ነበር ምደውለው እሺ last time አውርተን እ link ልከንላችሁ ነበር አዎ ልካችኋል እሺ register አደረጋችሁ አርገናል register አርገናል ፋይል ነው upload ያላረግነው I think።
Okay አስ- አስተያየት ካላችሁ ሀሳብ ካላችሁ እንቀበላለን እሺ፣ በላክንበት መደወል ይቻላል በላክንበት ስልክ እሺ active አደረጋችሁት አይ active ሳይሆን ፋይል ነው upload ማድረግ የቀረን ይሄ ፎቶዎች
ፎቶዎች እንደሱ Okay እንደሱ ነገር ልታስገቡ okay አዎ፣ pro እሺ ነው እንጂ የቀረን እ፣ ሌላ register አርገናል I think።
እሺ እናመሰግናለን መልካም እሺ ቀን እሺ